ሬስን ዋሽንግተን የህክምና ማዕከል
እንትን ፈልገን ነበረ፣ CT scan ፈልገን ነበረ። ከጥቁር አንበሳ ነበረ እሺ፣ አለን
አለ አሁን ትመጣላችሁ። አንድ patient ነበረ CT with spine የሚያስፈልገው።
አለን። አዎ እሺ፣ ሌላም ሊኖር ይችላል። አንድ ሁለተኛ ሁለተኛ patient ም አለ፣ ግን እርግጠኛ ስላልሆንኩኝ ነው። ለዚህኛው ግን አሁን ሁለት ሚኪያስ ይባላል። ሚኪያስ አሰፋው ስሙ። ድንገት እሺ፣ እሺ ቁጥሮትን ልውሰድ።
እኔ ሐኪማዊ ግን ሽከላ ችግር የለውም። ደውዪልኝ ለእኔ።
እሺ፣ ነርስ ይደውላለሁ አሁን።
እሺ፣ እሺ